ጤና ይስጥልኝ ሚስትሬስ
ሰላም ነው እንዴ?
እግዚአብሔር ይመስገን ሰላም ነው።
አሉ እንዴት ላይ ሆነብኝ ነበር ትናንትና ትራንስ አድርጌ ምን አልከኝ?
እንዲሁ አድርጌ ትናንትና እሺ
እንድታሳውቂልኝ ነው።
እሺ እሺ ቤስት ቤት ስልክ ቁጥር የደወልክበት ነው?
አዎ ዜሮ ዘጠኝ ሰላሳ ሰባት ስልሳ ሀያ አራት ሀምሳ ሶስት ስንት ብር ነበረ ብሩ?
አጠቃላይ ዘጠኝ ሺህ ስምንት መቶ ብር አይ ስንት ስንት ነበር ያረከው? ለየብቻ ነበር?
አዎ ሁለት ሺህ ሁለት ሺህ ሁለት ሺህ ስምንት መቶ
እሺ ጠብቀኝ።
ሺህ ስምንት ሺህ አምስት
እሺ confirm አሁን ነበር ኮ- ደ- ደውለህ confirm ያስደረግከው አባ?
ቀደም በቴሌግራም ገጽ በቴሌግራም ነበረ confirm ያደረጉልህ?
እ እ confirm ያደረጉልህ በቴሌግራም ነው?
መሰለኝ
እ ስንት ስንት ሰዓት ላይ ነበረ?
ሰዓት ላይ መሰለኝ እህ እ ጠዋት ላይ እ confirm አድርገውታል።
ተደርጓል። አዎ processing ላይ ነው እና እ አዎ።
ይገባልሃል። በቃ ትንሽ ጠብቀው።
የቻፓ ስልክ ትሰጪኛለሽ?
እሺ
እሺ እሺ ጠብቀኝ። ቆይ። እሺ ዜሮ ዘጠኝ ስልሳ
ጠብቅ አንድ ጊዜ እሺ
ዜሮ ዘጠኝ ስልሳ ሰባ ሁለት
ሰባ ሁለት አርባ ሁለት
ሰባ ሁለት
ሰባ ሁለት አርባ ሁለት እሺ ሰባ ሁለት አሁንም
እሺ እሺ እሺ አመሰግናለሁ። መልካም ቀን።
እሺ ላንቺም እሺ